ክፍል ሁለት ፕሮግራማችን አሁን ይጀምራል። በመጽሐፍት ዓለም ፕሮግራማችን በባቢሌ ቶላ ተደርሶ በጸጋዬ ገብረ መድኅን ደብተራው የተተረጎመውን አንድ ትውልድ ለመምሰል ቀዩ ሽብር በኢትዮጵያ መጽሐፍ ትረካ የመጀመሪያውን ክፍል እናሰማለን። በዚህም የጠቅላላ ፕሮግራማችን ፍጻሜ ይሆናል። በሰዎች ጌጥ አጊያጭ ለሰው ሲሉ መሞት፣ መጎዳት፣ መሰዋት በመሆን ሲለወጥ ለግል ሕይወት ድሎት በእድገት ዓይን ታይቶ በመሰልጠን መንፈስ በግለኝነት ደብር በከርቤው ሲታጠን በሐሰት ሲወደስ ብዙ እንደተረዳን ብዙም እንደገባን በሐሰት ወሬ ጥምጥም ያወቀን መሰለን። በሕዝብ ሥልጣን ላይ ስናዝ ያለ ኀፍረት ስንነጥቅ ስንሰርቅ ስንቀማ የሰው ሀብት የተፈጥሮ ድንበር የማንነታችን ሲፈርስ ደረባው በገዛ ሥራችን መጪው ሁሉ ነገር ድብልቅልቅ ማለቱ ነገር መቀየሩ ሊጠፋን አይችልም ሕግ ደንብ መሻሩ አበባዬ ፍቅሬ እያሉ ከላይ ውስጡን በእንቁጣጣሽ በቁመና ጣይ ሸሽጎ ሰውሮ የሆድን በሆድ አበባዬ ፍቅሬ ብሎ መቀለድ ጠፋች ሲላት ጠላት እንዳደይ አበባ ድንገት ብቅ ስትል ከምን ጉድጓድ ልግባ የሚል ከጂ ታጋይ ትግል አታውቀውም ነውና አስመሳይ ለሰው ደስታ ነው ምድርን ልታስጌጪ ቆይተሽ ቆይተሽ ጠፍተሽ የምትመጪ ብሎ ማለት ትቶ ሞታለች እያለ ሕዝብን አሳስቶ እንደ ምናፍር ከመሰሎቹ ጋር አሉባልታ አውክቶ ትግል ነጻነቴ ባልተገራ አንደበት ሲቦጫጭቁሽ በለመደ እጃቸው ሲቀነጥሱሽ መጣች ቀረች ሲሉ በሐሰት ወሬያቸው ታላቢ ሊያበዙ ሰው ሲያደናግሩ በጎፍላ ምስላቸው አራት አይናነትሽን ደብቀው ሲጓዙ ብትደርሺ ጊዜ ደንዝዘው ፈዘዙ። አይችሉም ሊደምቁ ሊያምሩ ባንቺ ወርቅ በመዳብ በነሐስ አፈር በመስረቅ እንደ ጸበለሱ አዳም እንደዋጠው ከጉሮሮው ላይ ነው ሌባ የታነቀው። የገላጋይ መንጋ ገለል ሲል አፈናው የበላውን ሁሉ መጥፋቱ አይቀሬ ነው። ሕይወት በምድር ላይ ምድርም በሰዎች ላይ ጥገኛ ሆነው ለብቻ ተጉዞ ለብቻ ተራምዶ መድረስ ዘበት ነው። ሰው ለምድር አፈር ምድርም ለፍጥረቱ የተሰጡ ሆነው እኮ ነው ሰብል አጥፊው ተውሳኩ መብዛቱ። ሰው ለማንነቱ መታወቂያ ሲያድል አሞራና ቁራ ከየት ክልል ይባል? አራዊት እንስሳው ከይዞታው ውጪ መቼም ሆኖ አያውቅም በሰው ወርቅ አጊያጭ። ትግል ከልብ ነው በሕዝባዊው መንደር እዩኝ እዩኝ ማለት አያሻም ለተግባር። እንደዚህ ነው ትግል ድምጥን ጥፍት ዳርጎ ውስጥ ውስጡን ጠላትን ቀይዶ ሰንጎ ወሬ ሳያበዙ ሳይሞዳመዱ ከሕዝብ ጠላት ካዋዢዎች ማዕድ የማዋዣ ምሳ ሳይበሉ እራት ቆፍጠን አርጓ ሞትን ትግል እንደዚህ ነው መሻት ነጻነት በእውነተኛ ፍቅር ከድሃ ወግኖ በራሱ ቃል ኪዳን በሕዝቡ ተማምኖ የማይበርድ ትግሉ በጠላት ልፈፋ በውሃ ክለሳ በወሬ በዛቻ ፍሙ የማይጠፋ
ቀንዲሉ በትውልድ የተቀጣጠለ ጥርሽ ብርሽ ማይል ተግቦግ ያላለ በብርድ የማይጠፋ በሙቀት ያልጋለ ትግል ማለት ይህ ነው ለሐቅ ለእውነት ፍሞ ያልከሰለ የሕዝብ ጠላቶች አንገትን ሊያስደፉ ትግልን ሊያኮላሹ ቢጠሩ ቢለፉ ኢህአፓ ወተት ነው እንደ እርጎ የተናጠ አጓትም አሬራ ቅቤና ይብ ሆኖ ጠቃሚውን ይዞ ቆሻሻን የለየ በእንፋሎት አጥኖ መምጫው አይታወቅ የሚባልለት ኢህአፓ መንፈስ ነው የትግል ጽናት።
ከመጽሐፍ ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን፣ የኢትዮጵያ ታሪክ፣ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ በባቢሌ ቶላ በእንግሊዝኛ ተጽፎ በጸገየ ወይን ገብረ መድህን የተተረጎመ 1989 ዓመተ ምህረት ለአማርኛው ትርጉም መግቢያ ስለ ቀይ ሽብሩ በእንግሊዝኛ የተጻፈውን ጸጋዬ ገብረመድህን ከተረጎመው የቆየ ቢሆንም በልዩ ልዩ ችግሮች የተነሳ ሳይታተም ዘገየ። በመሃሉ ያለ ደራሲው ፈቃድ አሳትሞ መሸጥ ልምድ በሆነባት አገራችን አንድ ግለሰብ መጽሐፉን ተርጉመው ለሽያጭ አቀረቡ። ይባስ ብለውም ተገደው ሊሆን ቢችልም የመጽሐፉን ትርጉም መታሰቢያነት ለኢህአዴግ ሰጡ። የበደል በደል የጸጋዬ ገብረ መድህን ትርጉም የመጽሐፉን መልእክት በደረቁ ሳይሆን በውበት የሚያቀርብ ነው። የጸጋዬም ሆነ የመጽሐፉ ዕጣ የቀይ ሽብር ጣጣ ገና እንዳላከተመ ያመለክታሉ። ደጋግመን እንደቀለጽ ነው ቀይ ሽብር በማንኛውም ስርዓት ሊወለድ የሚችል በመሆኑ የመጽሐፉ ዋነኛ ዓላማ ይህ ቅስፈት እርግማን ዳግም እንዳይወለድ ለማድረግ ሁሉም ኢትዮጵያዊ ነቅቶ የበኩሉን አስተዋጽኦ ማድረግ እንዳለበት ለመጠቆም ለማሳሰብ ነበር። የኢትዮጵያ ሕዝብ ያሳለፈውን አሰቃቂ የመከራ ዘመን ለባዕዳን ማሳወቁም አስፈላጊ ሆኖ መጽሐፉ በእንግሊዝኛ ቢወጣም ይህን ቋንቋ የሚያውቁት በርካታ የሀገራችን ምሁሮች በአንባቢ ደረጃ የታሰቡ ነበሩ። ቀይ ሽብሩ በፋሽስቱ መንግስት ቢካሄድም በሂደቱ ተሳታፊው ለጉዳቱ ተጠያቂው በሱ ብቻ የሚወሰን አልነበረም። የጠቆመ ያጋለጠ፣ ጎረቤቱ ወገኑ ሲረሸን አላየሁም ያለው ወጣት በጠራራ ፀሐይ ሲደፋ ጸጥ ያለ ለአምባገነን አረመኔ ስርዓት ያጎበደደ ወዘተ ሁሉ ራሱን መጠየቅ፣ ህሊናውን መመርመር ይገባዋል። ቀይ ሽብሩ የተሰነዘረው በሟቾቹ ላይ እነሱማ ሞቱ አበቃ ሳይሆን በቀረው ላይ ነበር። በባርነት ካልተገዛችሁ፣ ካላጨበጨባችሁ፣ ግራ እጅ አንስታችሁ ይውደም ካላላችሁ ወዘተ ታልቃላችሁ ለማለት የሽብሩ ጊዜ እያንዳንዱ ኢትዮጵያዊ ማንነቱን ልኩን መፈተኛው ወቅት ነበር ቢባል ስህተት አይሆንም። እርገጤ፣ ተሾመ፣ ለገሰ፣ መላኩ ብሎ ከመኮንን ባሻገር የሁላችን ሚና ምን ነበረ ብለህ መጠየቅ አለብን ያልነውም ለዚህ ነው። ገዳዩን መቅጣት አንድ ነው። ነፍሰ ገዳይ አግሎ በሺህ ደረጃ ሲጨፈንና ለምን ተው ነው ዝም አልነው ብሎ መጠየቅ ደግሞ የበለጠ ጠቃሚ ነው። የእርግማኑን መንስኤ ማወቅ እና ማስወገድ በረጅሙ ፍሬያማ ስለሆነ መጽሐፉ የወቅቱ ባለስልጣኖችና አጋፋሪዎቻቸው ለራሳቸው ሊጠቀሙበት ጥረዋል። በቀይ ሽብሩ በራሱም የፖለቲካ ችርቻሮን ለማካሄድ አጸያፊ ሸብረብ ሲካሄድ ታዘበናል። እንደገና የስልጣን ጥሜት ያሳበዳቸው ሽብርን አርግዘው ሊወልዱ ሲፍጨረጨሩም እያየን ነው። የመጽሐፉ ተገቢው ትርጉም መውጣቱ በሽብሩ ተጠቂ ለነበሩትና በአዲሶቹ ባለንስቶች መከራ እያዩ ላሉት ለፈረደባቸው ታሪክ ለማይረሳቸው ለአይነታ ጸረ ሽብር የኢህአፓ ልጆች መታሰቢያነት መቅረቡም የግድ በመሆኑ እነሆ To Kill a Generation The Red Terror in Ethiopia በሚል ርዕስ በእንግሊዝኛ ቋንቋ ተጽፎ የነበረውን መጽሐፌን ወደ አማርኛ የመለሰው ዝነኛው ታጋይ ጸጋዬ ገብረመድህን ነው። የቅኔና የሥነ ጽሑፍ ችሎታው በብዙዎች ዘንድ ተደናቂነት የነበረው ጸጋዬ ገብረመድህን በ1960ዎቹ ዓመታት የተማሪ ማኅበር መሪ፣ የኢህአፓ መሥራች አባልና የአመራር አባል ነው። በሥነ ጽሑፍና በግዕዝ ችሎታው ጓደኞቹና ወዳጆቹ ደብተራው ብለው ይጠሩታል። ጸጋዬ ከጓደኞቹ ጋር በመሆን በኢትዮጵያ ዴሞክራሲ፣ ሰላም፣ እኩልነትና ፍትህ እንዲሰፍን ለረጅም ጊዜ ታግሏል። ጸጋዬ ከ1967 ዓ.ም ጀምሮ በገጠሩ ትግል ውስጥ በመቆየት ከፍተኛ መስዋዕትነትን የከፈለ ሲሆን በ1982 ዓ.ም ጎንደር ክፍለ ሀገር ልዩ ስሙ ሳንኪሳ በተባለ ቦታ በወያኔ ጦር ተይዞ ከተወሰደ በኋላ እስካሁን መዳረሻው ሳይታወቅ ቆይቷል። የጸጋይና የጓደኞቹ የደረሱበት መጥፋትና እንዲሁም በተለያዩ ቦታዎች ብዙ ሰዎች እየተገደሉ እየታፈኑና እየተሰቃዩ መሆናቸው የአሁኖቹ መሪዎች የአገዛዝ ዘይቤ ከፊተኞቹ ብዙም እንደማይለይ ያሳያል። እንደ ደርጉ ጊዜ ቀይ የሚል ስም ባይሰጠውም በወያኔ አገዛዝም መጠኑ ትንሽ ያልሆነ ሽብር እየተካሄደ መሆኑ አጠራጣሪ አይደለም። አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ የተጻፈው ተመሳሳይ የትውልድ እልቂት በኢትዮጵያ እንዳይደገም ለመከላከል ነበር። ሽብር እያካሄዱ ላሉት የአሁኖቹ መሪዎች የመጽሐፉ መልእክት ትምህርት የሆናቸው አይመስልም። ባቢሌ ቶላ 1989 ዓመተ ምህረት መቅድም ገናናው ልዑል ሆይ አለ እምላክ እውነቱን እናገራለሁ። ሳሙኤል ጆንሰን ራሴላስ መስነ ኢትዮጵያ ከሚለው መጽሐፍ ለንደን 1759 ዓመተ ምህረት እድሜው አሁን ወደ ሀያ ቤት ማገባደጃ ላይ የሆነውን ዬ የተባለውን ጎልማሳ ታሪክ እንውሰድ። ከወገቡ በታች ሽባ ነው። አንድ አይኑን አጥቷል። ሁለት ጣቶች ከቀኝ እጁ ጎድለዋል። አስጨናቂ ህልም አሁንም አሁንም እየተመላለሰ መንፈሱን ያምሰዋል። አብዛኛውን ጊዜም ቀውስ ውስጥ ይከተዋል። ምግብ የሚቀምሰው ላመል ነው። ታዲያ ተመልካችን ወዬ ያሰኛል። በ1969 ዓመተ ምህረት ይህ የደስደስ ያለው እወጣ እወጣ የሚል ደልደል ያለ ሰውነት ያለውና የሰመረ ህይወት ለመኖር ተስፋው ብሩክ የሆነ ወጣት ነበር። ግን መቼ ለዚህ ቢያድለው? አንድ ዕለት ማታ በመጋቢት ውስጥ በአንድ የመኢሶን ካድሬ የሚመሩ ስድስት የቀበሌ ዘበኞች እሱን ሲሉ መጡ። ከፖለቲካ ጋር ምንም አግባብ የሌለው ይም ለጊዜው ደነገጠና እየተፋፋመ በነበረው ፖለቲካዊና ወታደራዊ ግብግብ ውስጥ ምንም ተሳትፎ እንዳልነበረው አጋቾቹ ሲረዱ ወዲያውኑ እንደሚለቁት ተማመነ። ቃሉን ለሚቀበሉት ምንም ውስጥ ስለሌለ በስህተት የተያዘ መሆኑን ይህ አባባል የነበረው ታላቅ ወንድሙም የት ሊገኝ እንደሚችል እንደማያውቅ ነገራቸው። ይህ ያላወቀው ግን አጋቶቹም ሆኑ ቃል ተቀባዮቹ እውነቱን እየነገራቸው መሆኑ ላይ ጥርጥር እንዳልነበራቸው ነው። በተይዘው ማግስት ዬ ክርፋቱ ወደሚያወድ ክፍል ተወስዶ ከታላቅ ወንድሙ ጋር ፊት ለፊት እንዲገናኝ ተደረገ። እሱነቱን ለመለየት እስከሚያስቸግር ድረስ ብርቱ የሆነ ግብረ ሰቆቃው በዚያችው ዕለት ተፈጽሞበት ነበር ያገኘው። በዚያች ዕለት ከዚያም በኋላ በተደጋጋሚ ጊዜ ይሄ እዚያው በታላቅ ወንድሞ ፊት ባሰቃቂ ሁኔታ ግብረ ሰቆቃው ይፈጸምበት ገባ። እሪ ይላል ነፍስም ሳይዘራ የሚቆይባቸው ጊዜያት ነበሩ። እንደ ፍላጎታቸው የተባለ ወንጀል ሁሉ ፈጽሜያለሁ ብሎ ሊለፈልፍላቸው ፈቃደኛ ይሆናል። ግን እኒያ የሰቆቃው አበጋዞች ለሱ ቃል ደንታ አልነበራቸውም። ፍላጎታቸው የታላቅ ወንድሙን ጽኑ መንፈስ ለመስበር ነበርና እሱ ግን ወንድሙ ይህ አስር ቢማለልና ቢማጠነው መች ፍንክች ቢል ከሳምንት በኋላ ደግሞ እድሜያቸው ወደ ስልሳ እየተጠጋ የነበረው እናታቸው እንዲመጡ ተደረገ። እነኚሁኑ ሁለት ልጆቻቸውን ለማሳደግና ለማስተማር ብዙ ቁምስቅል ያዩ ሴት ነበሩ። ባላቸው ከሞቱ በኋላ ዳግመኛ እንዳለ ማግባታቸው መጠን የሚተዳደሩት ጠላ በመመሸት ነበር። ሁለቱ ልጆቻቸውን እንዳልሆኑ ሆነው ባዩ ጊዜ የድንጋጤና የሐዘን ፍላጻ ሰንጥቆ ሲጥላቸው ጩኸታቸውን ለቀቁት። ያም የመከራቸው ምዕራፍ መክፈቻ ሆነ። በሁለቱ ልጆቻቸውና በስድስት የግብረ ሰቆቃው ሙያተኞች ፊት ልብሳቸውን እንዲያወልቁና እርቃናቸውን እንዲሆኑ ተገደዱ። እዚያው ልጆቻቸው ፊት ግብረ ሰቆቃው ተፈጸመባቸው፣ ተዋረዱ። ያም ሆኖ ያ ትልቅ ወንድም አንዳችም ትንፍሽ ያለው መረጃ አልነበረም። ፋሽስት ውሾች እያለ የሚወነጨፍባቸውን ጩኸት አፍኖ ለማስቀረት እሱንም ከእናቱ ጋር ደርበው ማሰቃየታቸው ለእኒያ የአመፃ ክንዶች አልፈየደም። በመጨረሻም የግብረ ሰቆቃው ሙያተኛ አባለ ዘሩን ሰልበው በትንንሹ ከከታተፉት በኋላ እኒያን እናት አስገድደው አበሏቸው። እሳቸውም ከዚያ በኋላ ልቦናቸው ተለያቸው። በዚያው ሩሃቸውን ስተው ከእስር በተለቀቁ በዚያኑ ዕለትም ሕይወታቸውን በገዛ እጃቸው አጠፉ። ይኸው በእንቢተኛነት የጸናው ትልቁ ልጃቸው በፒያኖ ሽቦ ታንቆ እንዲገደል ተደርጎ የቀይ ሽብር ትዕይንታቸው አካል ይሆን ዘንድ በአውራ ጎዳና ወጥቶ ተጣለ። ይህ ግን ከዚያ በኋላ ሦስት ዓመታት ታስሮ በ1972 ዓመተ ምህረት ተለቀቀ። የቀድሞ ሰብዕናውን ቀፎ ብቻ ይዞ ድውይ ሽባ ሆኖ አጎቱ ላይ የኑሮ ዕዳ የመንፈስ ሸክም ሆነ። ይህ ታሪክ ወይ ጉድ ተብሎ የሚታለፍ የተናጠል ታሪክ አይደለም። ከዚህ በጣም የሚሰቀጥጡ ይበልጥም የሚዘገንኑ ለማመንም የሚያዳግቱ ድርጊቶች በመላ ኢትዮጵያ ተፈጽመዋል። ይህንና ይህን የመሳሰለው በወታደራዊ መንግስት ከ1968 እስከ 1971 ዓመተ ምህረት የተካሄደው ገደብ ያልነበረው ጭፍን የጅምላ ግድያ ተካቶ ነው ሽብር የሚባለው። በብዙ ሺህ የሚቆጠሩ ተፈዳይተው ሞቱ። ከዚያ በላይ የሚሆኑ ደግሞ ጸዋትወ ሰቆቃው ተፈራርቆባቸው ወደ ወህኒ ተጣሉ። እንዲህ ብለው ሲናገሩት ግን ባዶ ቃል ሆኖ ይሰማል። ደረቅ ስታቲስቲክስ በጣምም አጠቃላይ ይሆንና የሽብሩን አስገፊ ገጽታ ፍንትው አድርጎ ለማሳየት አይሆንለትም። መግደል፣ መሞት የተለመዱና ያዘቦት ቃላት መሆናቸው ያሳዝናል። ሞተ፣ ተገደለ ሲባል በዚያች ቅጽበት እንግዳ የሆነ ማስደንገጡ ባይቀርም እሱንም ቢሆን እየለመድነው መጥተናል። ሰውን የራሱን ስጋ መትሮ ማብላት ጥፍሮቹን መንቀል፣ በፈላ ዘይት ውስጥ መዝፈቅ፣ ሽንትና ሰገራ የጠጣ ጨርቅ አፍ ውስጥ መጎስጎስ፣ አፍንጫውን በፒንሳ በጭቆ መጣል፣ በሴት ብልት ውስጥ ጠርሙስ መጠርመስ፣ የጥቶቿን ውልብልቢት መቁረጥና መላ ጡቶቿን መቁረጥ፣ የሚያፈቅሩትን ተመልካች አድርጎ ካሰቃዩ በኋላ አንገቱን መቅላት ወይም በፒያኖ ሽቦ አንቆ መግደል በተለምዶ እንደሚጠራው ግድያ ብቻ ሊባል አይችልም። ቀይ ሽብር እንጂ ይህ ነው። በሀገሪቱ ታሪክ ውስጥ በአኳያነት ሊታይ የሚችለው የካቲት 1929 ዓመተ ምህረት አዲስ አበባ ውስጥ የተፈጸመው የግራዚያኒ ጭፍጨፋ ብቻ ነው። በዚያን ጊዜ የሙሶሎኒ ልዩ መልእክተኛ በአዲስ አበባ ማርሻል ግራዚያኒ አብርሃ ደቦጭና ሞገስ አስገዶም የተባሉት ወጣት አርበኞች የእጅ ቦምብ ወርውረውበት ከሞት የተረፈ ሲሆን በዚያ ክበብ ማርሻሉ ለምጽዋት አሰባስቧቸው የነበረው የከተማይቱ ነዳያን ለመበቀል መወጫ እንዲሆኑ ተረሸኑ። ከዚያም ለሶስት ቀናት Black Shirts ተብለው የሚታወቁት ወታደሮች እገሌ ተገሌ ሳይሉ ይገድሉ ዘንድ በአዲስ አበባና በሌሎች ከተሞች ላይ መረን ተለቀቁ። በብዙ ሺህ የሚቆጠር ሰው አለቀ። ከዚህም ውስጥ በብዙ መቶ የሚቆጠሩ የአገሪቱ ምሁራን ይገኙበታል። ይህች ዕለት እስካሁን በኢትዮጵያውያን ዘንድ ታስባ ትውላለች። በአሁኑ ጊዜ ብዙ ሰዎች ሽማግሌዎችም ሆኑ ወጣቶች ይህን ወታደራዊ መንግስት ፋሽስት ይሉታል። የሌተና መንግስቱ አንዱ ቅጽል ስም ግራዚያኒ ነው። የሆነ ሆኖ የ1929 ዓመተ ምህረቱ ጭፍጨፋ ቀይ ሽብሩ ጋር ሊወዳደር አይቃጣውም። ያለቀው ሰው ብዛት፣ በመንፈስ ላይ አስምሮ ያለፈው የሰቀቀን ሰንበር ሲታሰብ በማንኛውም የግፍና የጭካኔ መለኪያ ቀይ ሽብር የበላይነቱን ይይዛል። አንድ ወጣት ትውልድ ያለምንም ማጋነን ከአገሪቱ ምድረ ገጽ እንዳልነበር ሆኗል። እድሜያቸው ከአስር ዓመት በታች የነበር ያልባለቁ ልጆችን ሽማግሌዎችንና ባልቴቶችን ሽብሩ አላለፋቸውም። ትንሽ ትልቅ ሳይል ከተማዎችን ሁሉ ደቧቸዋል። ይህ ሁሉ የተፈጸመው አገር በቀል በሆነና ሕዝባዊ ነኝ በሚል መንግስት መሆኑ ስሜት ላይ የፈጠረውን ቁስል ይበልጥ የሚያንገበግብና ይበልጥም የሚከነክን አድርጎታል። ቀዩ ሽብር በኢትዮጵያ ታሪክ ውስጥ ካሉ አስከፊ ምዕራፎች ጉልሁን ምዕራፍ ይይዛል። ይህን ምዕራፍም ነው በዚህ መጽሐፍ ውስጥ ለማቅረብ የምንሞክረው። የጓጓለት ዴሞክራሲና ነጻነት ቀርቶ በምትኩ ሽብርና ሞት እነሆ ስለተባለ ሕዝብ አሳዛኝ ታሪክ ነው የምናወሳው። ሽብሩ የሕዝብን እምነትና ድጋፍ ለማግኘት የተነሳው መንግስት ይሁነኝ ብሎ አልሞ የተነሳበት የጥረገው ፖሊሲ ነበር። ሽብሩ ያስፈለገበት ምክንያት ፖለቲካዊ ተቃውሞን ለማዳፈን፣ ለትግል የተነሳ ሕዝብን ፍርሃት፣ ረዓድ ውስጥ ለመክተት ሰጥ ብሎ የሚገዛ ግዑዝ ፍጥረት ለማድረግ ይቻል ዘንድ አይነተኛና ቀልጣፋ ውጤት የሚያሳይ ዘዴ ነው ተብሎ ስለታመነበት ነው። የወታደራዊ መንግስትና ጭፍን ኢሰብአዊ ስሜት ህሊናቸውን የሰወረው ባለሟሎች በቃላት ጉንጉን በንግግር ፈሊጥ አሽሞንሙነው ሊያቀርቡት የሚሞክሩት ገጽታ የተሽሞኖሞኑበት ግልባብ ሲገፈፍ ፈጥጦ የሚቀርበው ሐቅ ይኸው ነው። የቀይ ሽብሩን ትክክለኛ ታሪክ ማወቁ የሚረዳው በህዝብ ላይ የደረሰውን አሰቃቂ ግድያ ለመገንዘብ ብቻ ሳይሆን አገሪቱ በዚህ ቀን ይቆማል የበማይባል የእርስ በርስ ጦርነት ውስጥ ለምን እንደተዘፈቀችም ለመረዳትም ጭምር ነው። ከዚህ ሌላም ደግሞ ይህ ታሪክ ከፍተኛ መስዋዕትነት የተከፈለበት ውድ ተመክሮ የተገበየበት እንደመሆኑ መጠን በእንዲህ አይነት ተመሳሳይ ሁኔታ ሊወድቁ ለሚችሉ ሌሎች ህዝቦች አይነተኛ መምህር በመሆን ታሪካቸው በእንዲህ አይነት ጸዋት በመከራ እንዳይቀልም መዘክር ሊሆናቸው ስለሚችል ነው። በመጨረሻም ይህን ታሪክ የምናወሳው ለቀይ ሽብሩ ሰለባ ሆነው ለወደቁቱ ለሞቱቱ ሁሉ ሰንበሩን ለተሸከሙቱ በወህኒ ቤትም ለሚገኙቱ መስዋዕትነታቸው እንዳልተረሳ ከልብ ለመግለጽ ነው። በአዋሽና ባሰበ ተፈሪ ለተገደሉት ላባደሮች ከተገጠመው ታዋቂ ግጥም የሚከተሉትን ስንኞች እዚህ ላይ ያስታውሷል። የደምም ድምፅ አለው የነጎድጓድ ጩኸት ብራቅ ነው ይፋጃል የላባ አደሩ ሞት ምዕራፍ አንድ ኃያላን ያስገብራሉ። በኢትዮጵያ ውስጥ የመንግስትና የህዝብ ግንኙነት መቼም መች ማለት ይቻላል ኃይል ላይ የተመሰረተ ነበር። የአገሪቱ በርካታ ታሪክ ገጾችና ምዕራፍ የተሞሉት ባለስልጣኖች ህዝቡ ላይ ባደረሱት ግፍና ጭፍጨፋ ነው። ገዢዎችም እርስ በርሳቸው መጋጨታቸው አልቀረም። ሆኖም ግን በዝሆኖች ጠብ በመሃሉ የሚጎዳው የሚረጋግጡት ሳር ነው እንደተባለው እነሱ በተጋጩ ቁጥር የሚረገጥ የሚጨፈጨፈው ምስኪኑ ተራ ህዝብ ነበር። ፊውዳላዊት ኢትዮጵያ ጠመንጃን ያመለከች ለሱም ትሰግድ የነበረች እንደመሆኗ መጠን ግድያ የዘወትር ክስተት ነበር። አረመኔነትም እንደ ቆራጠኝነት ይቆጠር ነበር። ይህ ደግሞ ገዢዎች እንከተላለን ከሚሉት ሕገ ክርስትናና ክርስቲያናዊ ስነ ምግባር ጋር ሲጻረር ከቶም አይታያቸውም። እንደ ሌሎቹ ብዙ ሀገሮች ሁሉ ኢትዮጵያም የተቆረቆረችው በኃይል ነበር። ቅድመ ምኒልክ ዘመን ማለትም ቅድመ 1889 ዓመተ ምህረት በፊውዳላዊ መሳፍንትና መኳንንት እንዲሁም በዙፋን ተፎካካሪዎች መካከል ያልተቋረጡ ጦርነቶችን የሚያሳይ ገጽታ ነበረው። ጦርነቶች ብዙ መንደሮች የሚደመሰሱባቸውን ሀብት ንብረት የሚወድምባቸው የብዙ ሺህ አርሶ አደሮች ሕይወት የሚጠፋባቸው የእልቂት ወቅቶች ነበሩ። ፊውዳላዊው ጅር ወይም ሰራዊት ለኑሮው የሚያስፈልገውን ከሕዝብ መዝረፍ የተገባው የሚጠበቅበትም እንደሆነ በጽሑፍ ባይደነገግም የዚያኑ ያህል የተረጋገጠ ነበር ለማለት የሚቻል ወይንም የተፈጥሮ የተለምዶ የሆነ ሕግ ነበር። የዘረፋው ክፉጣ ሰራዊቱ ከሚነሳበት ነቁጣ ራቅ ብለው የሚገኙ መንደሮች ሁሉ ይደርስባቸዋል። ወደ ማዕረግ እድገት ማሻቀቢያው ኃይል ጉልበት ብቻ ነበር። ከተራ ሰው ደረጃ ተነስተው በኃይል በጉልበታቸው ዙፋን ላይ ለመውጣት የቻሉት አጼ ቴዎድሮስ በአይነተኛ ምሳሌነት ይቀርባሉ። ኃያላን ይገዛሉ፣ ኃያላን ያስገብራሉ። ይህ ነበር ረጅም ጊዜ የኢትዮጵያ ሕግና ደንብ ሆኖ የቆየው። የዛሬቱን ኢትዮጵያ ዳር ድንበር በመደካት አብይ ምና የነበራቸው ዳግማዊ አጼ ምኒልክ ወደ ደቡብና ወደ ሌሎች አካባቢዎች ያስፋፉት የአካባቢውን ሕዝብ እብሪትና ትምክት ለተመላበት ኃይል እንዲንበረከክ በማድረግ ሲሆን ተቃውሞ በጠነከረ መጠንም እልቂቱም በዚያው ልክ ጨምሮ ነበር። ብዙ ተቃውሞ ያሳዩትም ቢሆኑ የሚደርስባቸው ዘረፋ ለከት አልነበረውም። ጉራጌዎች፣ ወላይታዎች፣ ኦሮሞዎች ወዘተ የተዘወተረ ጭፍጨፋ ደርሶባቸዋል። ትምህርት ያልቀሰሙ ለዘረፋ የተሰለፉ ከአማራውና ከትግራይ አካባቢ የተሰባሰቡ መንጋ ነፍሰ ገዳዮች አድራጎታቸው እንደ ጀግንነት ተቆጥሮላቸው ነፍጠኞች ተብለው በዘፈን ሲሞገሱ በግጥም ሲወደሱ ንጉሡ ደግሞ ከዚያው ከተያዘው መሬት ጋሻ መሬት በመሸለም ርስተኛ ጉልተኛ እያደረጓቸው የአካባቢው አርሶ አደር ግን አስከፊ ከሆነ የግዙነት ደረጃ ወደቀ። የዚያን ጊዜው ፍትህ ማጣትና በዚያን ጊዜ የበቀል ጥላቻ እስከ ዛሬ ድረስ ስር እንደሰደደ ነው። ያለፉት የኢትዮጵያ ገዢዎች የተወሰኑ የእምነት ልምዶቻቸው ከክርስትና እምነት ጋር ጉልህ በሆነ መንገድ መንጻረራቸው እንዳለ ሆኖ ለክርስትና እምነት ራሳቸውን ያስገዙ መሆናቸውን ምንጊዜም ያረጋገጡ ነበሩ ማለት ይቻላል። ያም ሆነ ይህ ግን ሃይማኖታቸው መቼም ቢሆን የተግባራቸው መመሪያ አልሆነም። ለሰንበት ቅዳሴ አረፈድኩኝ ብሎ አበስ ገበርኩ እየየ የሚል የመሬት ከበርቴ ሙሉ የአርሶ አደር ቤተሰብ ሲገድል ትንሽም ሕሊናውን አይሰቀጥጠውም። በገጠሪቱ ኢትዮጵያ አብይ ጾም የሻረውን ሰው ሁሉ ፊት ቢነሳው መንገደኛን ጓዙን ለመዝረፍ ወይም መሳሪያውን ለመንጠቅ ሰው የገደለውን ግን አፍ አውጥቶ የሚያነውረው የለም። በ1950ዎቹ ዓመተ ምህረት ውስጥ ከታላላቃችሁ ፊዳላዊ መሳፍንት አንዱ የነበረው ራስ መስፍን ልጁ የሽጉጥ ተኩስ ሲለማመድ ኢላማ የሚያደርገው አርሶ አደሩን ነበር። ታዲያ ይጃራ ተብሎ ይጠራ የነበረው ነፍሰ ገዳይ በፊውዳሎች አካባቢ በወንድነቱ በተኳሽነቱ መደነቅን ነው ያተረፈው። ለነገሩማ ሕዝብ እንዲጨፈጨፍ ትዕዛዝ የሚሰጡት ነገስታት ነበሩ፣ የሃይማኖት ጠባቂ ተብለው ይጠሩ የነበሩት። ዋናው አስምረንበት ለማለፍ የምንፈልገው ግድያ፣ አመጽ እየተዋረሰ ከመጣው ብሔራዊ ግዕዘ ልቡናና ማህበራዊ ባህል ጋር የሰመረ እንደነበር ነው። ይህን ስንል ደግሞ ኢትዮጵያውያን በተፈጥሯቸው የአመጻ ሰዎች ናቸው የሚል አንደምታ ለመስጠት አይደለም። ኢትዮጵያውያን የትም ቦታ እንደሚገኘው ሕዝብ ሁሉ ሰላም ወዳዶች ናቸው። ልናሳይ የምንፈልገው ነጥብ በገዢዎቹና በሕዝቡ መካከል የነበረው ግንኙነት በአብዛኛው መልኩ በኃይል ላይ የተመሰረተ እንደነበር ነው። ሀብታምና በድሃው፣ በባልና በሚስት፣ በወላጅና በልጆች መካከልም የነበረው ግንኙነት ኃይልን ምርኩዝ ያደረገ ነበር። አጼ ኃይለ ሥላሴ ሚኒስትሮቻቸው ስህተት ሲፈጽሙ አባት ልጁን እንደሚቀጣው ገለል አድርገው በግርፋት ይቀጡ ነበር። የሚገረፉቱ ክፉ ስላደረጉ ሳይሆን ልካቸውን እንዲያውቁ እንጂ። ሳይታሰብ ባስፈለገ ጊዜ ኃይልን ማሳየት ዳካማው ተገዥ ጌታ ማን እንደሆነ እንዳይዘነጋው ያስታውሰዋል። ባህልና ሃይማኖት ሕጉም ጭምር ተገዢዎች ይህን እንደ ድል ፈንታቸው እንዲቀበሉት ያዟቸዋል። የአፄ ኃይለ ሥላሴ ሕገ መንግሥት የንጉሠ ነገሥቱ ሰውነት ክቡር ንዑድ ነው፣ ሥልጣኑም አይገሰስም ብሎ ይደነግጋል። ጳጳሳቱም ስዩም እግዚአብሔር ላይ ለማመጽ የሚደፍሩትን ፈጥነው ለማውገዝ ነቅተው ይጠብቃሉ። ውይይት፣ ማግባባት፣ ልዩነትን በሰላማዊ መንገድ ለመግለጽ መቻል፣ ይህም ትክክልና ተገቢ መሆኑን መቀበል ጨርሶ የሚታወቅ አልነበረም። ሰጥ ለጥ፣ ያዝ ጠበቅ አድርጎ የማይገዛ ገዥ የራሱን ድቀት የሚጠራ ነው። አባት ሲፈራ እንደ ደካማ ከመቆጠሩም በላይ ልጆቹን ያባልጋል ይባላል። ሰይፍና ከዘራ የሥነ ሥርዓት መከሰቻዎች ሆነው አማራጭ የሌላቸው የእዝ ተዋረድ ማስጠበቂያዎች ነበሩ። ቤተሰብ ጠንካራ አባት ያስፈልገዋል። አገርም ፍጹም ስልጣን ያለው ገዥ። ፊውዳላዊ ሥርዓት በተንሰራፋባት ኢትዮጵያ ደግ መሐሪ የሆነ ገዥ በጥርጣሬ ዓይን ሲታይ፣ ፈላጭ ቆራጭ ገዥ ግን የደንቡ ነው። አሜን ብሎ መቀበልም የዘወትር ልምድ ነው። ቅጣት የግድ ጭካኔ የተሞላበት መሆን እንዳለበት ይታመንበታል። ቤት የሚያውክ ጮሌ ኩታራ ቁልቁል ተሰቅሎ በርበሬ ይታጠናል። ያመፀ በሰም ተነክሮ በእሳት ሲጋይ የመሬት ከበርቴዎች ባንክሮና በርካታ ይመለከቱታል። ብዙ ምዕራባውያን ዘመናዊ አዋቂና አስተዋይ ይሏቸው የነበሩት ኃይለ ሥላሴ ይህን በመሰለች ኢትዮጵያ ላይ ነው የነገሱት። በእርግጥም በዚያ መንገድ ልትገዛ የምትችል እንደዚያ ያለች ኢትዮጵያ ብቻ ነበረች። አፄ ኃይለ ሥላሴ ሕጎች ቢደነግጉም ስለ ኋላ ቀር አገሮች ያላቸው ግምገማ ግልብነት የሚያጠቃውን የውጭ ተመልካቾችን አስተያየት ለማለዘብ የታለሙ ከመሆናቸው በቀር ከወረቀት አልፈው በግብር ላይ የሚውሉ አልነበሩም። የ1955 ዓመተ ምህረቱ ሕገ መንግሥት ዴሞክራሲያዊ መብቶችን የንግግር ነጻነትን ጨምሮ ያረጋገጠ ሲሆን ስካር ያንበላሰሰው ሰው መንግስት መንግስትና ንጉስ ተወራራሾች ናቸው ላይ ሳያስበው የሚወረውረው ነቀፋ በክብረ ነክ ወንጀል ከአምስት እስከ ሰባት ዓመታት እስራት እንዲከናነብ ያደርገዋል። አፄ ኃይለ ሥላሴ በከፋፍለ ግዛ መርህና በፊውዳላዊ ተንኮል የተካኑ ሆነው ሳለ በተጨባጩ የገዙት ግን ሰጥ ለጥ ያዝረገጥ በማድረግ ነበር። ወደ ዙፋን የወጡት ተንኮል ሰርተው ልጅ ኢያሱን በመገልበጥ በኋላም እንደሚነገረው ባለሙሉ ስልጣን እንደራሴ ሆነው የነበሩትን ንግስት ዘውዲቱን በመርዝ በመግደል እንደነበር መች ይረሳል። እኒሁ አዋቂና አስተዋይ ንጉሠ ነገሥት በ1967 ዓመተ ምህረት አሪያና ፉላቺ ለተባለች የጣሊያን ጋዜጠኛ በሰጡት ቃል የነጋሲ ዘር እንደመሆናችን መጠን ስልጣን የባህሪ ገንዘባችን ነው። አንድ ንጉሥ በኃይል በመጠቀሙ ሊጸጸት አይገባውም። ቆራጥ እርምጃ ለመውሰድ ወደ ኋላ ብለን አናውቅም። ለሕዝቡ የሚበጀውን የሚያውቅ ንጉሡ ነው። ሕዝቡ ራሱ አያውቀውም። ይህ እንግዲህ በንጉሣዊ ትምክት የተገፈፈና የተጠናከረ ዓይን ያወጣ ጭካኔ ነው። መጨከን አለመጨከን አለመቻል የደካማነት ምልክት ነው። ደግ ይቅርባይ መሆን አመጽን ይወልዳል። የተገዥ ፈቃድ አይጠየቅም። ሞኝ ደንቆሮና ወይንም አሁን የተወለደ ጨቅላን ማን ምክር ወይም ሐሳብ ይጠይቀዋል? በአንድ ቃልም ሕዝብ የሚበጀውን የማወቅ ተውህቦውን ተገፎ በእግዚአብሔር የተቀባው ንጉሥ እንዳፈተተው የሚያደርገው ነው። እንዲህ አይነቱ ስልጣን ላይ የሚያምጽ እንደ ኑፋቄ ይቆጠርበታል። መናፍቃንን የመቅጣት ጉዳይ ሲመጣ ደግሞ የኢትዮጵያ ገዢዎች ከስፓኞቹ የመናፍቃን ምርመራ the Inquisition አበጋዞች የሚማሩት ምንም አልነበራቸውም። በንጉሠ ነገሥቱ ረጅም የግዛት ዘመን በመንግሥት ትእዛዝ በግልጽ በሕዝቡ ላይ ያመጻ በትር ወርዶበታል። የሕዝብ አመጾች ጭካኔ በተመላበት መንገድ ተደምስሰዋል። ሰላማዊ ሰልፈኞች በቆመጥ ተደብድበዋል፣ በጋዝ ጢስ አንብተዋል፣ ተገለውማል። የ1950ዎቹ መጨረሻና 60ዎቹ መጀመሪያ የተማሪዎች ሰላማዊ ሰልፎች፣ የተቃዋሚ ግለሰቦች ግድያ በአገር ውስጥም በውጭም በልዩ ልዩ ስኳዶች ይካሄድ ነበር። ለምሳሌ ካፒቴን ከበደ ካርቱም ውስጥ ሌሎችም ሞቃዲሾና ሳንዓ ውስጥ የኤርትራ ሽምቅ ውጊያ በመንደሮች ላይ ከፍተኛ ግፍ እንዲፈጸም በር የከፈተ ሲሆን የደረሰው የሰው እልቂት የዓለምን ሕዝብ ጆሮ ለመኮርኮር ከሚችልበት ደረጃ ደርሶ ሊስተጋባ ባለመቻሉ ደጉ ንጉሥ እንዲያውም የአፍሪካ አባት የሚለውን ስያሜ የተቀጸሉትን የፈላጭ ቆራጩን ንጉሥ ገጽታ አላቀለመውም። ባጭሩ አፄ ኃይለ ሥላሴ በስልታቸው የተራቀቁ ይሁን እንጂ ካለፉት ፈላጭ ቆራጭ ነገሥታት የሚለያቸው ነገር ከቶ አልነበረም። ቴዎድሮስም ዮሐንስም ምኒልክም ቢሆኑ የግዛት ዘመናቸው ግድያ የተትረፈረፈበት ነበር። እንደ ኃይለ ሥላሴ ማኪያቬሊን አንዳቸውም ያነበቡ ባይሆንም በተለያየ ደረጃ በፊውዳል ተንኮል ውስጥ የተዘፈቁና በኃይልም ከሃዲነት የሚያምኑ ነበሩ። አርሶ አደሩ ለሁላቸውም ያው ገባር ነው። የሚጎነበስላቸው፣ የሚነብርላቸው፣ የሚያገለግላቸው፣ የሚሞትላቸውም ሁሉም ኃይለ ሥላሴም ጭምር በአርሶ አደሩና ምርቱን ለመሬት ከበርቴው ጭኖ በሚያመጣባቸው የቤት እንስሳት መካከል የጎላ ልዩነት አይታያቸውም ነበር ብሎ መናገር ማጋነን አይሆንም። የግብረ ሰቆቃው መፈጸም ላለፉት ነገስታት እንግዳ አልነበረም። አጼ ኃይለ ሥላሴ ግን በስልጣኔ በተራመዱት በአሜሪካና በእስራኤል መንግስታት እርዳታና መምህርነት ሊያራቅቁት በቅተዋል። ከላይ ከተጠቀሱት አገሮች ጠበብት እንዲመጡ ተደረገ። ኢትዮጵያውያንም ወደ ቴልአቪቭ እና ዋሽንግተን ወደሚገኘው International Police Academy ተልከው ጎልዳፋ የነበሩት ስልቶች ርቀትና ጥበት አግኝተው አረመኔያዊነታቸው የላቀ ሆነ። እንዲህ አይነቱን ጥበብ የቀመሱት ተማሪዎች የአሁኑን የኮሎኔል መንግስቱን ወታደራዊ መንግስት ማገልገላቸውን የቀጠሉ ሲሆን በዚህኛው ዙር ደግሞ ሶቪየት፣ ኪዩባ፣ ምስራቅ ጀርመን ላበረከቱት ትምህርት ምስጋና ይግባቸውና በጥበብ ላይ ጥበብ እንዳከሉ መጠቀስ ያለበት ነው። የእጅ ጣቶችን በፒንሳ ቦጭቆ መጣል፣ አሸዋ ወይም ውሃ የተሞላ ጠርሙስ ከብልት ላይ በማንጠልጠል ከጥቅም ውጭ እንደሆነ ማድረግ፣ እጅ እግር ሽባ ማድረግ፣ ውስጥ እግርን መግረፍ፣ ቆሻሻ ውሃ ውስጥ መስፈቅ፣ ከባድ እግረ ሞቅ እግር ላይ አስገብቶ ከጨለመ ምድር ቤት ውስጥ ማሰር፣ ማስራብ፣ የብረት ሰንሰለት እንደ ልጓም ካፍ ውስጥ አስገብቶ ጥርሶችን ለመስመር ወደ ኋላ መሳብ፣ መድፈር፣ ወዘተ ወዘተ የኃይለ ሥላሴ እስረኞችና ተቃዋሚዎች ይደርስባቸው የነበረ ነው። አንዱ የስቃይ ጉረኖ የሆነው ከአፍሪካ አንድነት ድርጅት ጽሕፈት ቤት ቢጠሩ በሚሰማ ርቀት ላይ ያለው ማዕከላዊ ወህኒ ቤት ዓለም በቃኝ ይባል ነበር። አንድ የማይካድ ነገር አጼ ኃይለ ሥላሴ ሽብርን የተጠቀሙበት በነሲብ አልነበረም። ሆኖም መጠቀሙን ተጠቅመዋል። ኤርትራ ውስጥ የተማረኩ ሽምቅ ተዋጊዎች ግብረ ሰቆቃው ከተፈጸመባቸው በኋላ ይገደሉ ነበር። ባሌ ውስጥ ወላጆቻቸውን አስፈራርቶ ለማንበርከክ ሲባል የሕፃናት ጆሮ ተቆርጧል። ምናልባት በግርግር ውስጥ የተፈጸመ የወታደሮች አድራጎት ነው ሊባል ቢችልም አድራጎቱ እንደ ወንጀል ስላልተወሰደ በዚህ ለፍርድ የቀረበም የተቀጣም አልነበረም። በኢትዮጵያውያን ዘንድ አጼ ኃይለ ሥላሴ ከፍርሃት የተነሳ የሚፈሩ የሚከበሩ ስልጣናቸው የማይጠየቅ ንጉሥ ነበሩ። የግርማዊነታቸው Rolls Royce መኪና አውራ ጎዳናው ላይ ብቅ ባለ ጊዜ ባለህበት ቆመህ መኪናው ሲያልፍ ዝቅ ብለህ እጅ መንሳት አለብህ። አንዳንድ የውጭ አገር ሰዎች ይህንን አድራጎት ንጉሠ ነገሥቱን ከማፍቀር እንደመነጨ አድርገው ያዩታል። እንዲህ አይነት መደምደሚያ ለመድረስ ሲቸኩሉ የማያዩት ግን ንጉሳዊውን መኪና ከኋላው የሚያጅቡትን የታጠቁ ወታደሮች ነው። ቁሞ እጅ የማይነሳ በክብረ ነክ ተወንጅሎ ይቀጣል። ይህንንም ሕፃናቱም ያውቁታል። ከዚህ የባሰ ደግሞ ንጉሠ ነገሥቱ በአምልኮ ባዕድ የተለከፉ ናቸው። ሰውነቱ ላይ ጭረት የሌለበት ልጅ ቆሪጥ ለተባለው ቢሾፍቱ ሐይቅ ውስጥ ለመሸገው ሰይጣን መስዋዕት ያቀርባሉ ብሎ ሕዝብ ያምናል። የተማሩ የሩቅ ሰዎች ይህ ሁሉ ኋላቀር ሕዝብ በምናቡ የሚያውጠነጥነው ፍሬከርሲኪ ነው ሊሉ ይችሉ ይሆናል። ምናልባት ግን ስለ ኢዲ አሚንና ቦካሳ የሰሙ ከእንዲህ አይነት አስተያየት ይቆጠቡ ይሆናል። ኢትዮጵያውያን ግን ንግሥት ዘውዲቱ ዕድሜያቸው እንዲረዝም በሰው ደም ይታጠቡ እንደነበር ያውቃሉ። አንዳንድ የአካባቢ ፍንጮችም ንጉሠ ነገሥቱም ከእንዲህ አይነቱ ተግባር ያራቁ እንደነበሩ ያመለክታሉ። እዚህ ላይ ዋናው ነጥብ ሕዝቡ ይህ እንደሚፈጸም በእርግጥ አምኖ ብዙ ወላጆች ልጆቻቸውን ለቆሪጥ ለሚቀርበው መስዋዕት ተገቢ ሆነው እንዳይገኙ ጆሮአቸውን መብሳታቸው ነው። የኢትዮጵያ ሕዝብ የሌኒን የታወቀውን የመንግስት ትርጓሜ ባያውቀውም መንግስት ማለት ኃይል መሆኑን አሳምሮ ያውቀዋል። ለአብዛኛው ሕዝብ የመንግስት ባይተዋር የሆነና ኃይሉን ባስፈለገው ጊዜ የሚጠቀም ከሕዝብ በጣም ርቆ የሚገኝ አካል ነው። ገዢው ማን ነው? ጠመንጃ የያዘ ነገስታቱ አንድ ጊዜ ቁንጮ ላይ ከደረሱ በኋላ ለራሳቸው ግብ የተስማማ ይሆን ዘንድ ታሪክን ይጠመዝዛሉ። በአፈ ታሪክ ከሚታወቁት ከንግሥተ ሳባና ከንጉሥ ሰሎሞን ጋር በማያያዝ አዲስ የትውልድ ሐረግ ይመዛሉ። ስልጣን ላይ ለመውጣት በኃይል እዚያው ላይ ለመቆየት ደግሞ ይበልጥ ያመጻ ሥራ መፈጸምን ነው የኢትዮጵያ ነገስታት የታሪክ ገጽታ የሚያሳየው። በዚህ ሁሉ መሃል ግን የኢትዮጵያ ሕዝብ በአንድ ታላቅ የጦርነት ፊልም ውስጥ ዝቅተኛ ሚና እየተጫወተ እንደሚንጋጋውና ሲጨፈለቅ፣ በጦር ሲወጋ፣ እጅ እግሩ ሲቆራረጥ፣ ሲተኮስበት፣ ሲሞት እንደሚታየው ማንነቱ ሳይታወቅለት፣ ሳይታዘንለት፣ ሳይለቀስለት ወድቆ እንደሚቀረው አልባሌ ተዋናይ ነው። ከልደት እስከ ሞት የፍዳ ቋት ያለው ሁኔታ የያዘውን ስርዓት ጠብቆ መቀጠሉ በእግዚአብሔር ፈቃድና ትእዛዝ የተቀደሰ እንደሆነና በወዲያኛው ዓለም እንደሚካስ አምኖ እስከዚያው በእድል ማማረር ብፁዓን ትሑታነ ልብ ሌላም ሌላ ኢትዮጵያውያን በአጠቃላይ ሲወሰዱ በጠመንጃ ያመልካሉ በማለት ፈርጠም ብለው የሚያቀርቡቱ ይህንን የኢትዮጵያውያን ታሪክና እውነታ የሚያንጸባርቀውን ጎልቶ የሚታይ ገጽታ ይረሳሉ። ስለሌሎች ሕዝቦችም እንዲሁ መናገር ይቻላል። ለምሳሌ የጠመንጃ ፍቅር ያላቸውን የኤንአርኤ ጠንካራ አባላት የሆኑትን አሜሪካኖች ለምሳሌ መውሰድ እንችላለን። ግን ይህ ነጥቡን በአጠቃላይ መሳት ይሆናል። ኢትዮጵያዊው እንደ ግለሰብ አመጽ ያገበረው አይደለም። ግን አመጽ የበከለው አየር በሚያውድበት የአንድ ሰው የክብሩ መግለጫ ኃይል፣ ጉልበት በሆነበት ህብረተሰብ ውስጥ ነው የሚኖረው። በዚህ ሁኔታ ጠመንጃ ከሃሊነትን፣ ወንድነትን፣ ትዕብናን፣ ዋጋ ግምትን ያሳያል። የራስ መከላከያም ነው። አንድ የቃታ ብረት የሌለው ወይንም መቀማት ያልቻለ ሰው ከእባብ ወይም ከተናካሽ ውሻ ለመከላከል በሚል ሰበብ በትር ይይዛል። ውስጣዊ ምክንያቱ ግን ሌሎች ለጥቃት የሚያስቡትን መሳሪያ አልባ ሰዎች ለማስፈራሪያ ወይም ለመቋቋሚያ ነው። ብረት ያልታጠቀ ሰው የማንም መጫወቻ ነው። ወይም በልሳነ ትምክህት ሽፍታ ወይም ቀማኛ ለመሆን እንኳ የማይቻለው ሴት ተብሎ ይጠራል። የታጠቀ ሰው እምቢኝ ወይም እጅ ለመስጠት ምርጫ አለው። ምርጫው ጠባብ ቢሆንም የጠመንጃው መኖር የሚሰጠው ልዕልና ልዩነት ያመጣል። በኢትዮጵያውያን ወግ ሽፍታ ከፍተኛ ቦታ አለው። ብዙውን ጊዜ ሽፍታ በባለስልጣኖች ላይ ያመጸ የአካባቢው አርሶ አደር ነው። ሽፍቶች በይፋም ባይሆን ይደነቃሉ፣ ይወራላቸውማል። ብዙዎቹ እንደ ሮቢን ሁድ ከሀብታም እየነጠቁ ለድሃ የሚሰጡ ሳይሆን ድሃውን የሚቀሙ አርሶ አደር ወገናቸውን የሚያሸብሩ ናቸው። ሆኖም በቦታው ካሉ ባለስልጣኖች አኳያ ሲታዩ አመጻቸው ተራው ሰው ቢመኝ የማያገኘውን ላቅ ብሎ የሚታይ ክህሎትን ያቀዳጃቸዋል። ለሌሎች ቤዛ በመሆን ራሳቸውን መስዋዕት አድርገው ያቀረቡ በኢትዮጵያ ታሪክ ውስጥ ጥቂቶች ናቸው። ስለዚህም ነው 1950ዎቹ እና የ60ዎቹ ዓመተ ምህረት አብዮታውያን እንግዳ ነገር ሆነው የታዩት። አርሶ አደሩ እኒህ ሰዎች ዓላማቸው ምንድን ነው? ምንስ ጥቅም ያገኙበታል? እያለ መልስ ለማግኘት ሲያውጠነጥን ረጅም ጊዜ የፈጀበት። ባጭሩም በፊውዳላዊት ኢትዮጵያ ነፍሰ ገዳይ ነገስታት፣ አረመኔ የመሬት ከበርቴዎች ስግብግብ ገዢዎችና ተራ ሽፍቶች ጀግኖች ይባሉ ነበር። ምናልባትም እዚህ ላይ መጥቀስ የሚገባን አንድ ነገር ይህ ባህል ወደ ጥቂቶቹ ዘመናውያን የሽምቅ ተዋጊ ድርጅቶች ወግ ውስጥ ዘልቆ ገብቶ ነው ለክላሽንኮቭ ጠመንጃዎቻቸው ጥዑም ቃና ያላቸው የፍቅር ዘፈን እንደሚዘፈንላቸው ነው። ለነገሩ ግን ለጠመንጃው ያላቸው ፍቅር የፖለቲካ ስልጣን ካፈሙዝ ይሰርጻል ከሚባለው ከማኦ ብሂል እንደመጣም የሚናገሩ አሉ። ይህ ግን ሁሉንም የሚያጠቃልል አይደለም። ከነዚህ ድርጅቶች በአንዳንዶቹ ላይ የሚንጸባረቀው የወታደራዊነት ዝንባሌ ከአርሶ አደሩ ጋር ያላቸው የፊውዳል ግንኙነት ማን አህሎኝነታቸውና በኃይል ላይ ያላቸው ጭፍን እምነት ሲታይ ሁኔታዎቹ የተለወጡ ይምሰሉ እንጂ በተጨባጭ ግን እንደቀድሞ በነበሩበት እንዳሉ ያመለክታል። ያ ያለፈ የገለማ ባህል የፊውዳሎች ወግና አሰራር እኒሁ ፊውዳሊዝምን ለማውደም ቁርጠኝነታቸውን በመሐላና በመገዘት የሚገልጹቱ ጫንቃ ላይ ክብደቱን እንደጣለባቸው ያለ ይመስላል። ኃይለ ሥላሴ ሞተዋል፣ ግን ደግሞ ኃይለ ሥላሴ አሁንም ሕያው ናቸው ማለት ይቻላል። አንዳንድ ኢትዮጵያውያን እንደሚሉት ኢትዮጵያዊን ተራማጅ ጫር ጫር ቢያደርጉት ከቆዳው ስር ለመሬት ከበርቴነት ያቆበቆበ አካል ብቅ ይላል። ይህን ሁሉ ስንል በምንም አይነት መንገድ የደርግን አሰቃቂ ወንጀል ለአንባቢው አይን አቅልሎ ለማቅረብ አይደለም። እንዲያውም በተቃራኒው ደርግ ሲወርድ ሲዋረድ የመጣውን ያመጻና የፈላጭ ቆራጭነት ስርዓት ከፍጻሜ ለማድረስ የተነሳውን ህዝባዊ አብዮት በማጨናገፉ እንደ አረመኔያዊና ኢሰብአዊ ኃይል ጎልቶ የሚታይ ነው። የ1966 ዓመተ ምህረት የካቲቱ አብዮት በአመጻ አገዛዝ ላይ የታበየና ለህግና ስርዓት፣ ለዲሞክራሲ፣ ለሰላም ከሁሉም በላይ ደግሞ የሰው ሰውነቱ ትክክለኛውን ትርጉምና ተገቢውን ቦታ እንዲያገኝ ሰፊው ህዝብ የነበረውን ግልጽ የሆነ ምኞት ያስተጋባ ነው። ህዝቡ ለመብቱ ጮኸ። ማንኛውም ኢትዮጵያዊ ከየትኛውም ማህበራዊ እርከን ይምጣ ተገቢውን ክብር ማግኘት አለበት ሲል ጠየቀ። መንግስታዊ አመፃና ከሁሉም በላይ የሐሳብ ልዩነትን ማፈንን አወገዘ። በሌላ አነጋገር የካቲቱ አብዮት የጠመንጃን የበላይነት ሽብርንና አመፃን ሲቃወም የያዘው ደርግ ግን ይህን ተጻሮ ቆመ። ይዘቱን ሳይቀይር የቅርጽ ለውጥ ብቻ አድርጎ በጥንቱ የአገዛዝ ስልት መቀጠሉን መረጠ። አብዮቱ ተጨናገፈ፣ ሽብር ነገሰ። ብዙ ነገር ተለዋወጠ። ማንኛውም ነገር ሆነ። በህዝብና በመንግስት መካከል የነበረው ግንኙነት ግን ቀድሞ ከተሰናበረበት ሁኔታ ምንም ያህል አልተቀየረም። በየካቲት አብዮት መጀመሪያ አካባቢ ለአያሌ ዓመታት እኒያ የጠፉ ሰዎች ማለትም በጨለማ ቤትና ሽታቸው በማያስጠጋ እስር ቤቶች ውስጥ ተቆልፎባቸው የነበሩ ተጋዦች ከምግብ ማነስ አጥንታቸው ገጦ የፀሐይ ብርሃን ከማጣት ቆዳቸው ወይቦ በከፊል የታወሩ እስከናካቴውም የታወሩ ሰውነታቸው የበደነ ወይም ሽባ ሆነው ባለ አእምሮዎችና አእምሮ የነሳቸው ሁሉ ሆነው ህብረተሰቡ ፊት እነሆኝ ብለው ጉች አሉ። የፊውዳሉ አገዛዝ ወንጀል በህዝብ ፊት ገሃድ ሆኖ ቀረበ። ህዝቡም ይህ ግፈኛ መንግስት ይውረድ የሚል ጩኸት አሰማ። አብዮቱ እየተቀጣጠለ በመሄድ የዚያ ኢሰብአዊ ስርዓት ቡታ ነጋሪ ሆነ። ይህንን ያንን እናሻሽላለን እየተባለ ይገባ የነበር ቃል ኪዳን ሁሉ የህዝቡን ቁጣ ሊያቀዘቅዝም ሆነ ንጉሳዊ አገዛዝን ከድቀቱ ሊያድነው አልተቻለውም። በዚህ ጊዜ ነበር ደርግ ጣልቃ የገባው። ወታደራዊ መኮንኖችን የመረጣቸው የለም። ማንም በህዝቡ ላይ እንዲሰለጥኑ ቃል የሰጣቸው የለም። ስልጣንን በኃይል የራሳቸው በማድረግ በዚያው በጥንቱ አገዛዝ ስልት ቀጠሉ። ህዝቡ ትግሉን እንዲያቆም በማዘዝ ነገስታት ይገዛሉ፣ ህዝብም ይታዘዛል ብለው በማስታቀር እኒያ የቀድሞ ነገስታት ይሉት የነበረውን አስተጋቡ። በእርግጥም ህዝብ በትምህርት ላቅ ባለ ህብረተሰብ ውስጥ በሰብአዊ ፍጡር ትርጓሜ ላይ ትንታኔ አቅርቦ ሊቅነቱን ሊያስመሰክር ለሚፈልግ ጸሐፊ በሚያረካው ደረጃ ቁልጭ አድርጎ አበጃጅቶ ጥያቄውን አያቅርብ እንጂ ለዲሞክራሲ፣ ለሰብአዊ መብት መከበር፣ ለእኩልነት እመቃ እንዲቆም የሽብርና የአመጻ አውታሪት እንዲፈርሱ ለህዝባዊ ስልጣን ጩኸቱን አሰምቷል። የህዝባዊ ስልጣን ዋነኛ ጥያቄ የጊዜያዊ መንግስት ህዝባዊ ጥያቄ ውስጥ የተካተተ ነበር። ደርግ ይህንን ሁሉ ተቃውሞ ባሻፈረኝ ባይነት ቆመ። በኃይሉ ስልጣን ወለድ እዚያው ስልጣን ላይ ለመቆየትም ደግሞ ኃይል መጠቀም ነበረበት። ተቃውሞውን ላሰማ አብነቱ እመቃና ሽብር ነው አለ። ለዚህም ነው የቀይ ሽብሩን አሰቃቂነት ለመረዳት የካቲቱን አብዮት በነባራዊ መልኩ መመርመር የሚያስፈልገው። በአብዮቱ ውስጥ ህይወትን፣ ኑሮን በሚመለከት ሁለት የተለያዩ አመለካከቶች ተጋጩ። ስለ ቀድሞውና ስለ ወደፊቱ ሁለት የተለያዩ ትንታኔዎች ተላተሙ። አንደኛው የህዝቡና የተራማጅ ምሁራን የሆነው የቀድሞውን አመጻ በኃይል የመጠቀምን ባህል በማውገዝ ይህንን ስርዓት ለማፍረስና ተራው ሰው የሚከበርበት የወደፊት እድሉ የሚሰምርበት ስርዓትን ለመፍጠር ሲሆን፣ ሁለተኛው የደርግና የደጋፊዎቹ የሆነው ደግሞ የቀድሞውን በአመጻ የቀለመ ገጽታ ተቀብሎ በዚሁም ተመስርቶ ይበጀኛል ያለውን ስርዓት ለመቀየስ ነበር። ህዝቡ ሰላምንና መሰረታዊ ለውጥን የፈለገ ቢሆንም ያን ለማግኘት መታገል ነበረበት። ደርግም ስልጣን ለመጨበጥ የህዝባዊ ትግሉንም ፍሬ ለመቀማት ኃይልን መጠቀም ነበረበት። ከራስም ጠባይ ስንነሳ ያላግባብ ያገኘውን ይዞ ለመቆየት በኃይል ላይ ከመተማመን ሌላ ምርጫም አልነበረውም። ከዚህም ስንደረደር ቀዩ ሽብር የጊዜ ጉዳይ እንጂ የግድ ቀኑን ቆጥሮ መወለድ የነበረበት ነበር። ግን ይህን ማለት የሽብሩን አረመኔያዊነት ቅንጣት ታክልም የሚቀንሰው አይደለም። አመጽ ለኢትዮጵያ ህብረተሰብ እንግዳ ነገር አልነበረም። ለምዶበታል ማለት በጊዜው የነበረው መንግስት በኢትዮጵያውያን ላይ የፈጸመውን ጭፍጨፋ ትክክለኛ ወይም ተገቢ አያደርገውም።
Yada po, I'll take it.